ሄሎ
hello፣ አቤት።
ጤና ይስጥልኝ።
እግዚአብሔር ይመስገን፣ ሰላም ነው?
እግዚአብሔር ይመስገን።
ሚላት እባላለሁ ከዶክ ናህር ሪል ስቴት ነበር ምደውለው።
እ እ ሚላት እባላለሁ ከዶክ ናህር ሪል ስቴት ነበር ምደውለው።
እሺ፣ ይቅርታ። አስቸኳይ ጉዳይ ካልሆነ ላስቸግርሽ በኋላ እ
አስቸኳይ በጣም ጉዳይ ካልሆነ ላስቸግርሽ በኋላ ትደውይልኛለሽ?
በቃ እሺ፣ ከሰዓት እደውላለሁ። እሺ፣ መልካም ቀን።